ጤና ይስጥልኝ ዋሽንግተን የህክምና ማዕከል
እንትን ይሄ ቡልቡላ ያለው ሆስፒታል ይሰራል አይደለ? አሁን ቦታ እ?
ቡልቡላ ያለው ሆስፒታል ይሰራል አይደለ?
አዎ
ፋርማሲው ይኖራል እንዴ?
ፋርማሲ እዚህ ነው ወይስ እዛ ቡላ?
እዛው ቡልቡላ ጋር ያለው ምናልባት መድኃኒት ከታዘዘ ብዬ ነው።
እስቲ ስልክ ልስጥህ እ?
ስልክ ልስጥህ ደውዬ check እንዳረግ እ።
እንትን አስራ አንድ ነገር ነው ወይስ መስመር ስልክ ነው?
አይ የመስመር ስልክ አይደለም ዜሮ ዘጠኝ ሰማንያ ስምንት
ቆይ እሺ፣ ወይም አንዴ አንተ እሺ፣ ገሪኝ አሁን ዜሮ ዘጠኝ ሰማንያ ስምንት ዘጠና ስምንት እ?
ዘጠና ስምንት
ዘጠና ስምንት ሰማንያ ስድስት ሰማንያ ስድስት ሰማንያ ስድስት ሰማንያ ስድስት
ሁለት ጊዜ ማለት ነው። ሰማንያ ስድስት ሰማንያ ስድስት አዎ
ሰማንያ ስድስት ሰማንያ ስድስት okay፣ copy ላድርገውና እሺ፣ እሺ፣ እሺ አመሰግናለሁ።